ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ይስጥልን ከ We Plus Solution ነበር የምደውለው።
ከምን We Plus Solution
እሺ፣
እ፣ ባለፈው We Plus application ላይ ተመዝግባችሁ ነበረ።
የት አካባቢ?
እ፣ የት አካባቢ እንደሆነ እንኳን እዚህ ላይ እያሳየኝ አይደለም፣ ግን የመኪና ማንሳት አገልግሎት ነው አይደል የምትሰሩት?
እም፣ የኔ ጭነት ነው ፒክአፕ።
አዎ፣ የጭነት አገልግሎት ብቻ ነው።
አዎ እሱ ነው ፒክአፕ ነው የኔ አስር ኩንታል የሚጭን።
እ፣ okay፣ የጭነት ብቻ ማለት ነው እንጂ tow trucking አይደለም፣ መኪና ማንሻ አይደለም። እሺ፣ እሺ፣ እሺ፣ እናመሰግናለን። መልካም